አላከችልሽም ሄሎ ሄሎ ሰላም አቤት።
ጤና ይስጥልን ሙሉ ጌታ
አቤት አብሮ ስጥልን እሺ ከዊ ፕላስ ነበር ምደውለው የእኛን አፕሊኬሽን አውርደህ ነበር
ከምን ከምን ዊ ፕላስ
ዊትላስ እሺ ይሆናል ዊትላስ ዊ ፕላስ application ነው okay ለአሽከርካሪነት ነው ዊፕላስ አዎ አዎ አዎ ለአሽከርካሪነት ነው ወይስ ለተጠቃሚነት ነው ያወረዱት?
እ፣ አይ እኔ ዝም ብዬ ለመጠቀም ነበር ያወረድኩኝ እሺ ግን ያወረዱት አሁን አሽከርካሪዎቻቸው የሚመዘገቡበት ላይ ነው እና እ፣ ዊፕላስ solution user የምትላለች ተጠቃሚዎች የሚጠቀሙባት ብዙ አገልግሎት እሺ።
ያለበት ከሶስት መቶ ሀምሳ በላይ game ያለበት እንዲሁም አሸናፊ አዎ።
የሚያደርጉትን referral code የሚያገኙበት ማለት ነው እ፣ እና ዊፕላስ solution user ብለው እንደ መጀመሪያው register ሲያደርጉ ያመጣሉታል ለማለት ነው።
okay እሺ እሺ ጥሩ እሺ አመሰግናለሁ። መልካም ቀን ይሁንልዎት።
እሺ thank you እሺ